ጤና ይስጥልኝ ከቢጂአይ ነው የምንደውለው። አሁን ደውለው ተቋርጦ ነበረ።
እያወራሁሽ ነበር።
አዎ ልክ ነው። ቦታ እየነገሩኝ ነበር። ኮምቦልቻ ምን በር ነው ያሉኝ። ድምጾት ደውን ይቆራረጣል።
መኮንን ወይም ተሳበር
ይቅርታ አንዴ ይደግሙልኛል።
ደውን መኮንን ፊት ለፊት ተሳበር
ልዑል መኮንን፣ ፊት ለፊት አዎ።
እሺ ምንድን ነው ብልሽት ያጋጠሙት?
ማሽን ለማሳጠብ ነው።
እሺ ከተጸዳ ምን ያህል ጊዜ ሆኖታል?
አስራ አምስት ቀን ነው ከጀመርኩኝ። ታጥቦ አያውቅም።
ገና አዲስ ነው የከፈቱት ቤቱን?
አዎ
እሺ ጥያቄዎትን መዝግቤ ወደሚመለከተው ክፍል አስተላልፋለሁ። ሌላ የምረዳዎት ነገር አለ?
ሌላ የለም። አሁን መምጣት ይችላሉ።
እኔ ጥያቄውን መዝግቤ አስተላልፋለሁ አስተላልፋለሁ። በወረፎ መሰረት ያስተናግዷቸዋል።
እሺ፣ አመሰግናለሁ።
እሺ እኛም ስለ ደወሉ እናመሰግናለን። ስለ አገልግሎቱ ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በላይ ያስቀምጡ። መልካም ቀን።
እሺ፣ ደውላለሁ።